Hello
አቤት እምባለኝ ከዛው አቋርጭልኝ ሌላም ካለ እስ ቆይ ኮከብ ዘጠኝ ሰማንያ መሰላል አድርገህ ስትደውል ስድስት ቁጥር አግኝተሃል? ስድስት አዎ ቁጥር ብዬ ስድስት ቁጥር የለበትም እዛ ውስጥ እኮ ከ- ስድስት ቁጥር ከሌለ ተቋርጧል።
አሁን ተቋርጧል አዎ ሌላም እስቲ ገንዘብ የሚበላ ካለ አቋርጭልኝ አይተሽ እዛ ጋር እ፣ አሁን እ፣ ሲስተሙ ላይ ማየት አልችልም፣ ግን አንተ እሺ።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ስትደውል ስድስት ቁጥር እ፣ አመጣም አ፣ ዘሎ በቃ ሰባትን ካ- በቃ ካላመጣ ተቋርጧል።
ተቋርጧል አዎ ሌላ ብኖርስ ሌላ አይ ምን ይላል?
እኛ የምንሰጠው ይሄኛውን ነው። አንተ የደወልከውን እ፣ እ፣ information እሱን ብቻ ነው መስጠት የምንችለው።
ነው አሁን ያቋረጥኩት እኔ ወይስ መጀመሪያም
አይ አሁን እ፣ ቅድም ነው ያቋረጥከው መጀመሪያ።
ነው እንዴ እሺ አዎ እሺ እሺ እሺ በል።
አመሰግናለሁ አሜን።
ይህ ይባል ዛሬ እሺ።
እሺ እሺ